hello አቤት ሰላም ጤና ይስጥልን ናታን አቤት አዎ ከዊ ፕላስ ነበር ምደውለው የእኛን application አውርደው ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት አሽከርካሪነት አሽከርካሪ ኮድ አንድ ወይስ ኮድ ኮድ ሶስት ኮ- ማለት ደረቅ ነው ወይስ ህዝብ ነው አፈለግ ነው እ እ ህዝብ ነው ደረቅ ህዝብ አንድ ደረቅ ኦኬ እሺ በቃ ይይዘዋለሁኝ አመሰግናለሁ እሺ